ጤና ይስጥልን ቢዣ ኢትዮጵያ ቤትልሔም ነው።
hello ይስጥልኝ።
ጤና ይስጥልኝ።
በቀለ እባላለሁ ከየካ አባዶ አካባቢ ሊሞንቼሎ ባርና ሬስቶራንት ነው የምደውልልሽ።
እሺ
ማሽን ከተበላሸ ቆየና አጋጣሚ ስልካችሁን አላወቅንም እሺ
maintenance እንዲደረግልኝ ነው እሺ፣ ባኮትን የቢጃ ID ዎትን ይንገሩ እ እ የቢጃ መለያ ቁጥሮትን።
የመለያ ቁጥሬን እንኳን እንጃ ረሳኋት፣ የት እንዳስቀመጥኳት እሺ TIN ነበር ልንገርሽ አዎ፣ TIN number ኡን ይንገሩ።
ዜሮ ዜሮ ዜሮ ዜሮ ሰባ ሰባት ሰባ ሰባት ዘጠና ሰባት ዘጠና ሰባት ሀያ ሰባት ሀያ ሰባት ሰባ ሶስት ሰባ ሶስት እሺ፣ መስመር ላይ ቆዩን እያየሁልዎት በዚህ ነበር ማግኘት አልቻልኩም። በደወሉበት ሄሎ ሄሎ
ደንበኛችን ይሰማዎታል?
ሄሎ
አይሰማዎትም? ደንበኛችን አዎ አሁን ይሰማል?
ይሰማኛል።
እሺ በሰጡኝ ሲል ነበር ማግኘት አልቻልኩም። የቤቱ ስም ማን ነው?
ሊሞን ቼሎ ባርሰ ቼሎ ሊሞን ቼሎ ሌሞንቼሎ ባረንዳ ሬስቶራንት።
አዎ እሺ ሙሉ ስሞትን ይንገሩ።
እ ሙሉ በቀለ ስም ጉደታ በቀለ ጉደታ።
አዎ
እሺ የድራፍት ማሽኑ ምንድን ነው የሆነው?
እ እንትን ያሞቃል፣ አይቀዳም፣ አረፋ ብቻ ነው፣
እሺ እ ድምፅ አለው።
ማሽኑ ድምፅ አለው፣ ይሞቃል፣ አረፋም ያበዛል።
አዎ እሺ አሁን በደወሉበት ስልክ ቁጥር ልመዝ አዎ አዎ እሺ ቅሬታዎትን ወደሚመለከተው አካል አስተላልፋለሁ። የጥገና ክፍሎች በአንድ ሲሉ ሌላ የምረዳዎት ነገር አለ?
አመሰግናለሁ። ይሄን ይስተካከልልኝ።
እሺ እኛም ስለቦት እናመሰግናለን። ስለ አገልግሎት ያሉትን ሀሳብ እሺ፣ አስተያየት መልካም።
ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ፣ thank you፣ እሺ።